hello ጤና ይስጥልኝ Best Bet
ምንድን ነው?
እግዚአብሔር ይመስገን።
የብር ያስገባ በዚህ ቤት አለና ቆይተን ምን አልከኝ?
ያስገባን ብር መቶ ብር Best Bet ምን አልከኝ? ወንድም ድምፅ አይ- Best Bet ላይ አንድ መቶ ብር አስገብተናል።
አልገባም።
አዎ አልገባም። ይህን እንደምጠይቅ
ለኛ deposit message ኡን ላክልን።
ዲቦሴ ምጭ እያደረገን message ዋን message ዋን ላክልን። deposit message ዋን ከ CBE ወይም ከቴሌብር የተላከልን deposit message ላክልን።
የት ነው የምንላከው?
አሁን በምነግርህ ቁጥር ቴሌግራም ላይ ለእኔ ትልክልኛለህ።
እሺ
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
ያው
ቴሌግራም ላይ ላክልኝ በዚህ ቁጥር ጣል እኮ እዛ የብሱ እም?
አረ በመጀመሪያው ምን አልከኝ?
መጀመሪያው ይሄን ቁጥር ያው የነገረች ጣል እኮ
አልገባኝም።
ጥለና እኮ የቁጥር ሜሴጅ ልከን ልከናል።
አዎ ልክ ነው።
በቃ እሺ፣ ከላከው ጠብቀን እሺ። ቻፖ እስኪመልሱልን።
ቻባ በቻባ ነው የሚያደርገው።
አዎ ቻፓ ካልመለሱልን ምንም ማድረግ ስላልቻልን ነው።
ቻባ በብዙ ነገር እኔ ማ- ማድረግ አልችልም። እሺ እና ስሳ ምድበው እኔ እንደዚህ ሰዓት እንኳን አልልም፣ ምክንያቱም እየመለሱን እየመለሱልን ስላልሆነ ሊያድርም ይችላል፣ ነገ ጠዋትም ሊሆን ይችላል።
እሺ እሺ እሺ እሺ እሺ